hello hello
ወይ እንትን አንድ ቲኬት ልኬ ነበር መበላት አለመበላት እንደው check ማድረግ እንዳለብኝ እስኪያስረዱኝ።
ምን አልከኝ?
አንድ የስፖርት ቲኬት ልኬ ነበርና መበላት አለመበላቱን check ለማድረግ ፈልጌ ያ- ግራ ገባኝ ትንሽ እና እንድታስረዱኝ ፈልጌ ነበር።
እ፣ bet list ላይ አመጣልህ? bet history ላይ ቲኬቱን አግኝተኸዋል?
ትኬቱን ልክ ያለው ፎቶ እስቲ ስምን ንገረኝ።
በፍነማይ
በትረማይ በፍነማይ
እስቲ ስፔሊንጉን ንገረኝ። ቴሌግራም ላይ ልከልህ ነበር?
ቢኤፍ ኤንኢ ኤምኤዋይ
እሺ ቴሌ- ቴሌግራም ላይ እጽፍልሃለሁ። በቃ እዛ ላይ እልክልሃለሁ።
እሺ ስቴፖቹን አትሊስት ለኔክስት ለሚሆን እንዲሆን ነው።
አዎ እሺ screenshot እልክልሃለሁ።
screen- እሺ screenshot screenshot አድርገሻቸው ከየትኛው ወደየትኛው ከየትኛው ወደየትኛው step መሄድ እንደሚቻል እና slip ID የቱ ጋር ገብቶ መምጣት እንደሚችል እሺ እልክልሃለሁ ቴሌግራም ላይ። እሺ ቻው።